ሰላም ጤና ትምህርት ቤት
ቢቲንግ ቸክ ለማድረግ ነበር። ቢቲንግ ቸክ ለማድረግ ነበር።
እሺ
አስገር
ካሸር ኮዱ ነው።
አ
እሺ
አስገር አስራ ዘጠኝ እሺ
ሀያ አንድ እሺ
ሀያ አንድ አርባ ስድስት አርባ ስድስት አንድ አርባ ስድስት አርባ ስድስት አ
lost ነው። እሺ
አ እንትን ነው total odd ኡ አስራ ሶስት ነው። ከሀያ በታች ስለሆነ ቦነስ የለውም
እና ከሷል እ ምን አልከኝ?
ከሷል እና ምን ከሷል
ይቅርታ አልገባኝም። lost ነው እያልኩ ነው game ኡ።
እና ወድቋል ማለት ነው።
አ ወጥቷል። አዎ ምንም የለውም
እና ሁሉ ኮድም አልፏል።
እ
ሁሉ አልፏል።
እኮ አንድ game ወድቆብሃል። አንድ void አለው እ፣ ግን ምንድነው total odd ኡ አስራ ሶስት ነው።
አ እና እሺ ከዛ ሌላ አንዴ ሌላ አንዴ ንገርሽ
እሺ ንገረኝ። እሺ አስር እሺ አስራ ዘጠኝ እሺ ሀያ ዘጠና ስምንት ሀያ ዘጠና ስምንት እሺ ይህም እንደዛው ነው። ይህም አስራ ሁለት ነው total odd ኡ አንድ game ነው የወጣበት ግን
አዚም አንድ ወድቋል።
አዎ ግን ምንድነው አስ- total odd ኡ አስራ ሁለት ነው ከሀያ በታች ነው።
ማን የጣለኝ ከዚህ
ምን አልከኝ?
ማን የጣለኝ
እ የጣለቅ ምንድን ነው የሚለው ግሊኖንዲያን ነው ግሊኖንዲያን ምን ሀገር ነው? ምን መጀመሪያ ሀገር?
ላይ ያለው መጀመሪያ ላይ ያለው ፈረንሳይ ነው
እም፣ እንደ ፈረንሳይ አይልም
እና
ዊድ የሆነበት ደግሞ ዳብሊው ኤስ ጂ ነው። እናመሰግናለን።